ወር በጠዋቱ በልቼ ይዘውብኛል። ምን አውቃለሁ ሳወጣ ወደ ሌላ ሲላክ ይዘው ይሆን ይሄ ይጠብቁ ይለቀቅልዎታል ብላ ይኸው እስካሁን ሄሎ
ሄሎ ሄሎ አቤት፣ ምን እንርዳት?
እ ከአቪያተር ወደ ቴሌብር ብር transfer አድርጌ አልገባም ነበር እሺ፣ እ የቴሌብር ስልክ ቁጥሮትን ይነግሩኝ።
ዜሮ ዘጠኝ ዜሮ ዜሮ
ቆይ አንዴ አንዴ ቆይ አንዴ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ አርባ አራት ሰባ ስድስት ሀያ አርባ ሶስት አራት አርባ አራት ሰባ ስድስት ሀያ ሶስት ሰባ ስድስት ሀያ ሶስት አዎ ሄ-